Hello አቤት ጤና ይስጥልኝ። አቦ ይስጥልኝ። ባለፈው ደውዬልሽ ነበር እና ደንበል ፎቁ ስሙ ጠፍቶኝ ነው ደንበል ደርሼ ወረቀት ለማስገባት
ደንበል ፊት ለፊት አበሩስ ህንፃ አራተኛ ፎቅ አበሩሽ
አበሩስ ህንፃ አራተኛ ፎቅ በደንበል side ሳይሆን ደንበል ፊት ለፊት እ፣ ማደያ ማደያ አለ እዛው አጠገብ አበሩስ ህንፃ አራተኛ ፎቅ አራት መቶ ሰባት እሺማ እሺ አመሰግናለሁ